ኧረ hello ጤና ይስጥልኝ።
አብሮ ይስጥልን።
አቶ አሰበ ደእሳ አዎ እ ከዊፕላስ ሶሉሽን ድርጅት ነበር ምደውልልዎት።
እሺ ድርጅታችን እ የትራንስፖርቴሽን አገልግሎት ሰጪ ተቋም ነው። ለአሽከርካሪዎች ደግሞ ለየት ያለ ነገር ይዞ መጥቷል።
እሺ ምን ምን ነበረ ያልከኝ እንትኑ ድርጅቱ?
ዊፕላስ ሶሉሽን
እሺ እሺ እና- እና ድርጅታችን ከእያንዳንዱ trip ላይ አስር percent የሚቆርጥ ሲሆን ከአራት ፐ- አራት percent ኡን መልሶ ለአሽከርካሪዎች ይቆጥባል። ይህንንም የሚያደርገው አሽከርካሪዎች አሁን ላይ የሚገባቸውን ጥቅም እያገኙ ነው ብለው አያስብም። ለምሳሌ የሕክምና ጡረታ፣ ሌሎች ጥቅማ ጥቅሞች የላቸውም። ስለዚህ ይህንን ታሳቢ በማድረግ በጋራ የሚቆጥቡበትን ስርዓት ይዞ መጥቷል። እንዴት አዩት?
ያው እንሞክረዋለና ምን የሚያዋጣ ከሆነ እኛ ከመስራት ወደ ኋላ አንልም።
እሺ ሀሳቡን ከወደዱትና ከእኛ ጋር መስራት ከፈለጉ እሺ ከፕሌይ ስቶር ወይ ከአፕ ስቶር ላይ ዊ ፕላስ ሶሉሽን ፕሮቫይደር የምትል application አለችን። እዛ ላይ መመዝገብ ይችላሉ።
እሺ እሺ በተጨማሪም ደግሞ document መላክም ከፈለጉ ደግሞ የቴሌግራም ቁጥር አለን። እሱን ልስጦት።
አዎ በትል ይሰጠኛል ያለውን ነገር እስኪ እናየውና መነሻው ምኑ እኛ የሚያዋጣን አሪፍ አይነት ነገር ከሆነ ም፣ check እሺ።
አድርገውና
እሺ፣ በዚህ ልመልሼ በዚህ ልደውል።
በቃ ይሄኛው የጥሪ ማዕከላችን ቁጥር ነው። እኔ እርስዎ አዎ።
ማንኛውም ሀሳብ፣ አስተያየት እ፣ መመዝገብም ከፈለጉ የሚል- document የሚልኩበት ቁጥር እልክልዎታለሁ አሁን እሺ text እሺ በቃ እያንዳንዱ ጉዞ መልካም ከኛ ጋር investment ም saving ም ነው። ስለመረጡ እናመሰግናለን።